አልታረመልኝም ነበር እና አንድ ብቻ ናት የታረመች ያለች።
ትኬት ነው?
አዎ እስኪ ንገረኝ cashier code ኡን እሺ፣ አስራ ሁለት እ
አስራ ሁለት አስራ ሁለት አርባ ሰባት እሺ
ሀምሳ አራት እሺ አስራ ሰባት
አስራ ሁለት አርባ ሰባት
አዎ ሀምሳ አራት አስራ ሰባት
lost ነው። እሺ አባ ብዙ ነው lost ያለው
እሺ፣ አርሞታል እ
አርሞታል። ስንት ነው lost ያለው?
አዎ አዎ፣ ብዙ ነው lost ሶስት አራት አለው።
እሺ እሺ አባቴ